ይፈጠር ያሰብክልኝ አየህልኝ ይሄ ነበር አስገርመኝ መውደድህ ኧረ እንዴት ብዬ ኢየሱስ ያክብር ኧረ እንዴት ብዬ ያክብር ኧረ እንዴት ብዬ ያክብር ኧረ ምንስ ብዬ ላክብር ኧረ ምንስ ብዬ ላክብር ከጨለማ ወደሚደነቅ ብርሃን ስጠራኝ ዓለም ሳይፈጠር ነበር ያለ ያወቅኝ ያየህን ልኖረው ያለው ታላቅ ተስፋ ድንቅ መዳን አግኝቻለሁ ባንተ ክብር ይስፋ ደርቻለሁ በእውነተኛው በር ላልናወጥ ላልደናገር አንድ ሰማው አይነት የሚያየው ሕይወት ማለት ለኢየሱስ ነው። ገብቻለሁ በእውነተኛው በር ላልናወጥ ላልደናገር አንድ ሰማው አይነት የሚያየው ሕይወት ማለት ለኢየሱስ ነው። ገና ዓለም ሳይፈጠር ያሰብክልኝ ያየህልኝ ይሄ ነበር። አስገርመኝ መውደድህ ኧረ እንዴት ብዬ ኢየሱስ ላክብር ገና ዓለም ሳይፈጠር ያሰብክልኝ ያየህልኝ ይሄ ነበር አስገርመኝ መውደድህ ኧረ እንዴት ብዬ ኢየሱስ ላክብር ኧረ እንዴት ብዬ ላክብር ኧረ እንዴት ብዬ ላክብር ኧረ ምንስ ብዬ ላክብር ኧረ ምንስ ብዬ ላክብር በሰመ የኃጢአቴን ስርየት ስቀበል ለርስቴ ተካፋይ አድርገህ ስጠራኝ ይገርመኛል መመረጥ መታሰብ ባንተ ፍቅር አይገባኝም ነበር ለኔ ይህ ክብር ገብቻለሁ በእውነተኛው በር ላልናወጥ ላልደናገር አንድ ሰማ